ሄሎ
አቤት hello፣ ጤና ይስጥልኝ።
አብሮ ይስጥልን።
እ ከቴሌቪዥን ነው የምንደውለው። አምስት ሺህ ብር ሽልማት አግኝታችኋል ብለን ደውለን ነበር ከቴሌቪዥን።
ከቴሌ- ይሄ call center ኣችን ነው፣ የድርጅቱ ስልክ ነው። እሺ
እሺ እ እና አምስት ሺህ ብር አሸንፋችሁ መታወቂያና ፎቶ ላኩልኝ ብዬክ ነበር እና ስንት ሺህ ብር?
አምስት ሺህ ብር እሺ ይሄ የድርጅቱ ስልክ ነው። እሺ
እሺ
እና መታወቂያና ፎቶውን ላክልኝ በቴሌግራም።
ከዛ ብሩ ይገባል።
አዎ ይባላል።
አካውንት ስ- account አይደለም፣ በቴሌግራም ነው ምስልከው። ዜሮ ዘጠኝ ስልክ ልንገርህ፣
OK ዜሮ ዘጠኝ ሰላሳ ስድስት ዜሮ ስድስት እሺ
አርባ ስምንት ሀምሳ
አቤት OK መታወቂያና አ፣ ጉርድ ፎቶ
አዎ መታወቂያ ነው። ጉርድ ፎቶ ላክልኝ፣ ብሩ ይገባላል። እሺ።
account ለምን ታደርጋለህ?
account አይደለም፣ እናንተ ቴሌብር አላችሁ። መለሰ የሚል ቴሌብር አለ፣
ኦኬ በእሱ ነው የሚገባው። እሺ
በቃ ይሰሬት ነው ይችላል እሺ